ጤና ይስጥልን በሽታ ቤት ቤቴን የምልደው
ትላንት ማታ አራት ሰዓት ላይ ገንዘብ ተያዘብኝና ልቀቅልኝ
withdraw አድርገህ ነው?
አዎ በዚህ ስልክ ነው?
አዎ በዚህ ስል ስንት ብር ነው?
ሰባ ሰባት መቶ ሁለት ሁለት ቦታ ምን አልከኝ?
ሰባ ሰባት መቶ ሁለት ቦታ እሺ አንድ መስመር ላይ ጠብቀኝ።
እሺ
ወደ ቴሌብር account 8264 4719 የላከው አዎ አዎ እሺ confirm አድርጌልሃለሁ። ገብቶልሃል። check አድርግ።
እሺ
ተደውል ነው። አመሰግናለሁ። መልካም ቀን።